ሰላም ጤና ይስጥልን ቢስት በይ።
ጤና ይስጥልኝ። ተመስገን ነበር ኮሌጅ ተሰጠ።
እሺ ከምትል
ባለፈው ሳምንት ጠይቄሽ ነበር። ምናልባት ጠይቄያችሁ ነበር።
እሺ ምን ነበር የጠየቅከው?
ካይራን ማስጨመር እችላለሁ ጎን ለጎን ጎልደን ሬስ ላይ ብያችሁ ነበር።
እሺ አን- አንድ ሾፕ ላይ
አንድ ሾፕ ላይ አዎ።
እሺ ቆይ አንዴ ጠብቀኝ። hello ተመስገን፣ ወይ ሁለቱን አንድ ላይ አይቻልም። ለአንዱ አንድ እህ?
shop ለአንዱ shop ነው የሚሆነው።
አንድ ብቻ ነው የሚሆነው? ከሁለቱ አንዱ ነው የሚሆነው?
አዎ
hello hello hello ወይ እሺ ጂአር cashier ኦችን መጨመር እችላለሁ? አሁን game zone አድርጌ ሰፋ ስላደረኩ አዎ cashier ይችላል።
እንደፈለኩ እችላለሁ?
አዎ cashier ስም ትልክና እዛ shop ላይ cashier ስም አዎ።
ትልክና እዚህ create ተደርጎ ይላክልሃል። እሺ አባ መልካም ቀን።
welcome እሺ